kolega mu tam ሀሎ ሄሎ፣ ጤና ይስጥልኝ።
ያስፈልግ ፍቅር ከችብችፕ ነው የምደውልልዎት። እኛ ጋር ኦርደር ያደረጉት እቃ መጥሎ ድራይቨር ስላቆመ ለሚረከቡ ሰው ኮዱን ይሰጡታል። ምን አሉ?
ብቻ ነግር ያለሁ
ኦኬ፣ ለሚረከበው ሰው ነው ኮዱን የነገሩት። በቃ እሺ፣ መልካም ቀን